ጤና ይስጥልኝ ቺፕ ባኮም ሰላም ነው። እንዴት አደራችሁ?
ለን እግዚአብሔር ይመስገን። ዛሬ ትሰራላችሁ እንዴ?
አዎ እንሰራለን።
order ነበር እና ስልክ ዝግ ነበር። maybe ደውሎ ከሆነ አላወኩም። ወይ ስልክ ትሰጭኛለሽ?
ሜብ በሚል ነው ሜብ በሚል ነው። በሀያ ነው order ያደረጉት አይደል?
ትናንት ማታ ነው እንትን የደረሰኝ text ደርሶኛል።
ትላንት ማታ ነው ገና text ኦ የገባሎት።
አዎ ካልሆነ ዛሬ ቢሮ ስለሆነ እንዳጋጣሚ okay ለዛ ነው።
እዚህ ጋር እንደወጣ ነው የሚያሳየኝ። ለ driver ኡ አሳውቅሎታለሁ፣ ይደውልሎታል።
okay ስልኩ ትሰጭኛለሽ? እንዳይቆይብኝ ብዙ ስለማልቆይ ለዛ እሺ። ስልክ ያዘኝ
ዜሮ ዘጠኝ ሰባ ሁለት
እሺ ዜሮ ዜሮ ዘጠኝ ሰባ ሁለት ሰላሳ አንድ ሰላሳ አንድ አርባ አንድ
አርባ አንድ ስልሳ ዘጠኝ
ስልሳ ዘጠኝ ማነው ስሙ?
ይደውሉለት።
እሺ እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ።
እሺ እሺ መልካም ቀን።